ሰላም ነው አለን እግዚአብሔር ይመስገን።
ሃዮንዳይ መኪና አላችሁ እንዴ? ክሬታ ምናምን ሃዮንዳይ
ሃዮንዳይ መኪና አዎ፣ ክሬታ አላችሁ?
እሺ፣ ደውሎ ይጠይቋል። ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ላይ ደውሉ።
ምን ሰማንያ ሰባት አስራ አንድ ላይ ደውሉ።
አስራ አንድ እሺ